hello ሰላም hello hello ጤና ይስጥልኝ።
አብሮ ይስጥልን ሰላም
ቺፕቺፕ አይደለ?
አዎ ነው ልክ ነው እ፣ እቃ መጥቶልን ነበር ዛሬ deliver ተደርጎልን ነበር፣ እሺ ግን ግማሹ ነው የመጣው።
okay ቃ- የቀረ product አለው
ሽንኩርት ለምሳሌ እንዳዘዙት ትዝ ይለኛል፣ ግን በዚህ ቁጥር ነበር?
ሶፍትዌሩም ላይ አ ሶፍትዌሩም ላይ ገብተን ማየት አልቻልንም።
okay፣ check ማለት አያ የታዘዘ ሲባል አያመጣም እንትኑ ላይ
በሀያ አምስት ያዘዙት ነው አ
አዎ ሽንኩርት grade C
እ፣ አልመጣም አስር ኪሎ አ አልመጣሉትም እሱ አልመጣም okay፣ ሽንኩርት ብቻ ነው የቀረቡት
እስካሁን። አዎ እና እንትን ምናልባት ነገር ሊመጣ ይሆን አላውቅም። ጥቁር ጎመን ጥቅል ጎመን ያው አዎ እሱማ የሀያ ስድስት ነው በቃ ለነገ ያስገባሉ የት location
የ location እንትን ደሳለኝ ሆቴል
ተስፋ አለም ሆቴል አትላስ ደሳለኝ ሆቴል ደሳለኝ ሆቴል እሺ አ አትላስ ማለት ነው አ
እሺ ለነገ አስገባሉታል እሺ ቴንክ ዩ እናመሰግናለን እሺ